ሀሎ
hello ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልኝ። ቢሆነኝ ተፋ እባላለሁ። ከአስፋ ነው የምደውለው።
ቢሆነኝ አዎ፣ ቢሆነኝ ተፋ እባላለሁ።
እ- እ- እሺ ከዚህ በፊት ቀሪ ጫጩት ነበሩ እና አስመዝግቤ ባለፈው ቀጣይ የሚመጡት ጋር ይመጡላል ተብዬ ነበረ እና እህ ትናንትና አዝዣለሁ አንድ ሺህ ሁለት መቶ ጫጩት።
እሺ
ስለዚህ ከዚህ በፊት ቀሪ የነበሩት አንድ ላይ እንትን ሆነውልኝ ቀጣይ ላይ አብሮ እንዲመጡልኝ አሳስበን ስላላችን ነው የደወልኩት። አሁን ዜሮ ዘጠኝ ሰ- ዘጠኝ ዜሮ ዘጠኝ ሀያ እህ ሰባ ሰባት እህ ስልሳ አንድ እህ ሰላሳ አምስት
ከየት ነበር የደወልክልኝ?
አሶሳ
አሶሳ ነው።
አዎ ባለፈው ተደዋውለን አንተ ነው አጣርተህ እንትን ብለኝ ነበረ።
ይሄኛው ቀሪ ያልመጣልህም ነበር አሳውቀህ ነበር።
አሳውቀህ ያው ይህን ሁለት መቶ ሰባት ነው ሰባ ነው ያልከኝ። እነዛ ጫጩታዎች አሉህ እሱ ደርሰዋል።
ደረሰኝም። እነሱን አሁን ብቻቸውን አልክም፣ ሌላ ስታዝ እኑ ጋር ይመጣል ብለህ ነገርከኝ።
አሀ አሁን ትናንትና አንድ ሺህ ሁለት መቶ ስላዘዝኩኝ ይደረግ። እሺ እ?
እሺ እነሱ አዎ፣ አንድ ጋር ላይ ይደረግልሃል።
አዎ፣ አንድ ላይ ይደረግልሃል። ትናንት አዎ። እና የተሰጠው- መልሰህ ትደውልልኛለህ ስተ- ስትጨርስ።
አዎ
እሺ፣ አመሰግናለሁ።
አመሰግናለሁ። መልካም ጊዜ እሺ።